ማነው? ስንት ሄሎ፣ አቤት፣ አቤት።
ሁሉ ስፖርት ነው እባክዎ የምንረዳው?
አዎ ቅድም የደወልኩ ልጅ ነኝ።
እሺ ምን ነበር?
ይህ ከሁሉ ስፖርት ወደ ቴሌብር ምናምን transfer አድርጌ አላ- አላለፈም። እኮ ጠብ መስመር አልጠብቅ በሺ ነበር።
ቴሌግራም ላይ ልከዋል?
አዎ
በዚህ ቁጥር ነው?
አዎ፣ በዚህ ቁጥር ነበረ transfer በ success ብሎ ግን አለ ቴሌ account ላይ አልሄደም ብሩ።
እሺ ሲስተካከል እናሳውቆታለን።
እ
በድጋሚ እናስተላልፍሎታለን። ሲስተካከል እናሳውቆታለን።
አዎ ሲስተሙ ባለፈ እምቢ ባለ ጊዜ ነበረ እዛው አየር ላይ ነው መሰለኝ የቆየብን።
እሺ ሲስተካከል እናሳውቆታለን።
እሺ እሺ እሺ፣ እሺ።